ጤና ይስጥልን ማሊባባ
ሄሎ ጤና ይስጥልን።
ሰላም ነው፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን።
አይ እንዳ ማስታወቂያዎችን አይችልም በመኪናዎች እነዚህ እሺ ሲፎርዲ ደብል ጋብ እና እንትን እንትን ሲፎርዲ ይሄ ሀፍ ባን ባን ግማሽ ግቦት ባኑ
ግማሽ ባን ያለው አይቼ እንትን አድራሻቸው ይጋላል።
እኛ የምንገኘው መ- መስቀል ፍላወርና ፓስተር እንገኛለን።
መስቀል ፍላወር
መስቀል ፍላወርና ፓስተር እንገኛለን።
ፓስተር okay። በቃ እሺ፣ በቃ ወደ ወያ መስቀል ወይ ዛኛው ገመጣ እዛ ጋር አጠገብ ደርሼ መደወል እችላለሁ።
አ እኮ van ኡ ግን የሚገኘው ፓስ- ፓስተር branch ኣችን ላይ ነው። አባት
እሺ። እና
ፓስተር branch ኣችን ነው መ- መምጣት የሚችሉት።
አ ፓስተር እሺ፣ እሺ፣ በቃ አሁን መሽቷል። እኔ አሁን ሴም ሲኤምሲ ነኝ። እዛ ስደርስ ነገ ጠዋት ልምጣና እሺ ይችላሉ፣ ደውሉልን።
እሺ፣ እሺ፣ እሺ። አመሰግናለሁ።
እሺ እኛም እናመሰግናለን።